ሄሎ ሄሎ
ሀሚድ ነኝ። ምን ልርዳ?
game ለማስጫን ፈልገን ነበረ እና እንትን AnyDesk ምናምን ቴሌግራም ላይ ብንልክ አሁን መጫን ይቻላል?
ቀጠሮ በቀጠሮ ነው የሚሰራው እና ሌላ የሚጫኑ ምናምን ሌላ ስላለ
አዎ check ላድርግ።
የኔ ስምህ?
ቀጠሮ የኔ ስምህ ቀ- ንገረኝ።
ዳንኤል ነኝ።
ዳንኤል ዳንኤል ያለፈው ጊዜ ነበረ ቀጠሮ ባለፈው ሳምንት ነበረ እና ለማውረድ እንትኑን በቃ አውረደ ስትጨርስ ብላኝ ነበረ ቃል
ዳንኤል ከማ ወላይታ አይደለም ዳንኤል ሰለሞን እንትን ኮምቦልቻ ዳንኤል እሺ እ፣ እንደገና እንትን ልበለውና አሳውቃለሁ። እሺ በዚህ ቁጥር እሺ እሺ ደውልልኝ የምን ነበረ እንትኑ game ኡ?
ኬ ነው ሬድ ኬ ነው እሺ እሺ እሺ